ጤና ይስጥልኝ ሁሉ ስፖርት ነው እባክዎ የምንረዳው?
ጤና ይስጥልን አብሮ ይስጥልን
እንትን ሁሉ ስፖርት account ከፍቼ ነበር እሺ
እንትን wallet ኤ ላይ ያለው balance ዜሮ ሆነ ዜሮ ሆነ ባልታወቀ ምክንያት
ባልታወቀ ምክንያት ማለት
ማለት wallet ኤ ላይ ያለው balance እም
ዜሮ ሆኗል
እሺ የስልክዎትንና ምን ያክል ገንዘብ እንደቀነሰቦት ጽፈው ቴሌግራም ላይ ላኩልን
ማለት በቴሌግራም
አዎ ቁጥር ያዙልኛል የቴሌግራም
እሺ እሺ ንገሪኝ እሺ
ዜሮ ዘጠኝ ሰባ ስምንት
ሰባ ስምንት አስራ ስድስት
ሰባ ስምንት አስራ ስድስት አ ሰላሳ ዜሮ ስድስት
ሰላሳ ዜሮ ስድስት እሺ በዚህ ስልክንና
አዎ እና ጥያቄዎትን ምን ያክል ገንዘብ እንደቀነሰቦት እሺ እሺ